መንግስት ቤት ከራነኝ ዋቆም
ብር ዝው አድርጌ ወደ account ኤ እስካሁን አልገባልኝም። ትላንት ብር ይሄ ትላንትና ሆኖ አዎ፣ ቻፓ ወስደዋል። ወደ CBE ነው ይቅርታ፣ ወደ CBE ነው።
አዎ እሺ፣ ይኸውልህ እ እያስገቡ ነው። እሺ ቻፓዎች እያስገቡ ነው። ወደ ትላንትና የ system ችግር ስላጋጠማቸው ነው ከ CBE ጋር በተያይዞ ማለት ነው።
okay እና ያስገቡልሃል። እሺ ጠብቅ፣ ትንሽ ብዙ customer ስለሆነ ነው እያስተናገዱና እያስገቡ ያሉ፣ ስለዛ ነው okay። ይቆያል።
ይገባልሃል። ያው በብዙ customer ስለሆነ እንዲህ ነው እንዲህ ነው ብዬ ሰዓቱን ልነግርህ አልችልም፣ ግን ይገባልሃል። እሺ
ምን ይሁን?
አሳውቀውናል እንደሚገባ አሁን ላይ እንትን ብለውን contact አድርገውን አሳውቀውን አሳውቀውን አንድ ላይ ነው ወደ CBE ያወጡት ያወጣችሁት customer ኦቻችን እንዳለ ያልገባላችሁ አንድ ላይ ስለሆነ እያስገቡ- እያስገቡ ነው። እሺ ይገባልሃል።
እሺ እሺ ስለደወልክና ስላሳወቅከን እናመሰግናለን። መልካም ቀን ይሁንልህ።